ሄሎ ሄሎ ሰላም ነው አለን አለን። እስኪ approve ለማስደረግ ነበረ ትናንትና ማታ ብር withdraw አድርጌ እሺ፣ approve አስደረግ አለኝ።
በደወልኩበት ቁጥር ነው እ እ ቆይ እስኪ አንዴ የደወልኩበት ዜሮ ዘጠኝ ዜሮ ዘጠኝ ነው እ ዜሮ ዘጠኝ ዜሮ ዘጠኝ
እሺ፣ አዎ፣ ስልሳ ሁለት ራሱ ነዋ።
አዎ፣ አዎ፣ መጨረሻው አዎ።
ዘጠና ሰባት አዎ አዎ እሺ፣ እሺ፣ እሺ። ስንት ብር ነው?
ስድስት ሺህ ስድስት መቶ ብር እሺ፣ ወደ ቴሌብር ነው?
አዎ
ስድስት ሺህ ስድስት መቶ ወደ ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ሁለት ዘጠና ስምንት ዘጠና ዘጠና ሰባት ሰባት አዎ
ያው approve አድርጌላለሁ። ገብቷል። እሺ check አድርገው።
እሺ thank you እናመሰግናለን። እሺ መልካም ቀን።
እሺ